Hello? Hello? ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጥልን። ፕሪንስተን Homes አዎ ልክ ነው። ምን ልርዳዎት?
አክሲዮን ማስታወቂያ ሰምቼ ነው እና እስኪ ያለውን መረጃ ማወቅ ፈልጌ ነበር።
እሺ minimum ከሀያ ሺህ ብር እስከ ሁለት ሚሊዮን ነው።
እሺ፣ የአንድ share ዋጋ አምስት መቶ ብር ነው። ሐምሌ አንድ ላይ ይጀመራል ሽያጭ። አሁን ላይ ስምና ስልክ እየመዘገብን ነው። የት አካባቢ ነው ያሉት?
እኔ ወደ ቱሉ ዲምቱ አካባቢ ነው።
Okay። ገርጂ ቦሌ እና ልደታ አለን። የገርጂ ቦሌ ቀርቦታል መሰለኝ። ከሐምሌ አንድ ጀምሮ እደውልሉት እና ቢሮ መጥተው ሙሉ መረጃ ይወስዳሉ።
እሺ በቃ ስልክ ይኖራችኋል አይደል?
እ፣ ስልኮትን አሳይቶኛል። ስሙትም አልበል
ፍቃደ እባላለሁ።
ፈቃደ።
አ፣ እሺ ማስታወቂያውን ከምን ላይ ነበር ያገኙት?
ከሬዲዮ ላይ ነው ማስታወቂያውን የሰማሁት።
እሺ እደውልሉታለሁ።
እሺ፣ ለምዝገባ የሚያስፈልገው መስ- መስፈርት ብትነግሪኝ።
እ፣ ደውዬ የዛን ቀን ሙሉ የሚያስፈልገውን ነገር እነግሮታለሁ።
እሺ፣ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።
እሺ፣ እሺ።